ጤና ይስጥልኝ ሁሉ ስፖርት ነው። እባክዎ ምን ልርዳዎት?
Hello ጤና ይስጥልኝ ሁሉ ስፖርት ነው። ምን ልርዳዎት?
አዎ አሁን በቅርብ ሰዓት ደውዬ ነበር።
እሺ restart አድርገው ብለሽኝ ነበር እና አንቺ ነሽ ያዋራሽኝ?
ምን ነበር?
code-
Hello
ወይ እንትን password ጠፍቶብኝ እሺ ድጋሚ እንዲልክልኝ አድርጌው ነበር እና OTP ተልኳል ይለኛል፣ ግን text አይገባልኝም። ከዛ እሺ።
restart አድርጌ ሞከርኩት ያ ነው።
እሺ ይስተካከላል። ከቴሌ ስለሆነ text የሚገባው በ text ይጠብቅ ይስተካከላል። እኛ ደግሞ አይደለንም የምናስተካክለው ከቴሌ ስለሆነ ነው።
እሺ እሺ እሺ